ጤና ይስጥልኝ Donkey Tube።
ደህና ዋላችሁ?
እግዚአብሔር ይመስገን። እንዴት ዋሉ?
አለን። Stand up comedy entrance ኡ ስንት ነው?
VIP አንድ ሺህ ብር ነው። Normal አራት መቶ ብር ነው።
እሺ፣ እንዴት ነው የምንከፍለው?
የክፍያ መንገዶች አሉት። አንደኛው አሁን የለቀቅነው አለ ቪዲዮ የጡር ድንቅ ልጆች ላይ እሺ Link አለ። link ኡ ላይ link ኡን ሲጫኑት አማራጮች ይሰጡታል። የ YouTube ስልጠና ለመውሰድ stand up comedy ለመታደም ምናምን የሚል አለው ምርጫ።
እሺ So እዛ ላይ ቢኒያም መለሰ የሚል account አለ። እዛ ላይ መክፈል ይችላሉ።
ቢኒያም ሁለተኛ አዎ፣ መለሰ። እሺ ሁለተኛ ደግሞ አበሩስ ህንጻ ደንበል ፊት ለፊት አዎ፣ አራተኛ ፎቅ ቢሮ ቁጥር አራት መቶ ሰባት እሺ በአካል መጥተው መግዛት ይችላሉ። ሶስተኛ እሺ።
አማራጭ ደግሞ በኢንተርኮንቲኔንታል ሆቴል እየተሸጠ ነው አሁን ላይ እሺ መቼ ነው?
እ፣ መጋቢት ሰባት ቅዳሜ የፊታችን ቅዳሜ አስራ አንድ ሰዓት ላይ እሺ እሺ እሺ እሺ ስሞትን ልበል።
አዎ መኮንን
እሺ መኮንንማ ጎሳዬ
መኮንን ጎሳዬ አዎ ስልክዎትን ልሰድ።
ዜሮ ዘጠኝ አንድ አንድ እሺ ሰማንያ አምስት ሰማንያ አምስት አርባ ሁለት አርባ ሁለት ዘጠና ስምንት ዘጠና ስምንት በምን አይነት መልኩ ነው መታደም የሚፈልጉት?
VIP
እሺ ስንት ሰው ነው?
ሁለት
እሺ እሺ አመሰግናለሁ።
ይመዘመ-